ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው።
ጤና ይስጥልኝ።
አብሮ ይስጥልን።
ትናንት አልገባልኝም ብዬ እንትን ደውዬ ነበረ፣ ቻትም አድርጌ ነበር።
በዚህ በዚህ ስልክ ነው የላኩት
በሌላ ነው በሰባ ሰላሳ አንድ አርባ ሁለት ዜሮ ዘጠኝ
አስራ አራት አስራ አራት
ሰባ ሰላሳ አንድ አርባ ሁለት አትክልት አስቻለው
ወደ ሁሉ ስፖርት wallet ዎት ተመልሶሉታል።
ኧረ አልተመለሰም። መቼ ነው የተመለሰው?
ትናንትና እኮ መልስ መልሰን ይሉታል።
አዎ እና መቼ እንዳል logout login አድርጎ እስኪ ሞክሩት።
አዎ ከትናንት ጀምሮ ስንት ጊዜ እንትን አድርጌያለሁ ግን አልገባልኝም።
እሺ በድጋሚ እንጠይቅሎታለን።
እሺ እሺ እሺ